ሄሎ ሄሎ ጤና ይስጥልኝ Best Bet።
ጤና ይስጥልኝ። ማታ withdraw ተደርጎ ነበረ ቴሌብር ላይ እስካሁን አልገባም።
እሺ ስልክህን አንዴ ትነግረኛለህ? check ላድርግልህ።
እሺ ዜሮ ዘጠኝ አስራ አምስት አስራ አምስት እሺ
ስልሳ አንድ
ስልሳ እሺ እሺ አስራ አምስት አስራ አምስት ስልሳ አንድ ስልሳ አንድ
አንድ ጊዜ አንድ ጊዜ ደው ስልሳ አንድ ሰባ ስምንት ሰባ ስምንት መጨረሻው አይደል?
አዎ አንዴ እሺ አንዴ ጠብቀኝ። እሺ በዚህ ስልክ Best Bet የለም። check አድርግ።
Best Bet የለም አ 09 15 15 61 78 አይደል?
አስራ ሶስት አይደለም አስራ አምስት አስራ አምስት እኮ 15 15 61 78 አይደል?
ሰባ ስምንት አዎ የለም በዚህ ስልክ ቆይ የለም።
ቁጥር አስቼ ነው ቆይ እሺ እሺ አስተካክልና